ጤና ይስጥልኝ ቻፓ።
ሄሎ እንትን ነበር account ሳይገባልኝ ወደ እጅ ሄደ። ስልኩን ልንገርሽ ቴሌብር ስልክ ቁጥር ንገሩኝ። እሺ
ዜሮ ዘጠኝ ሰባ ሁለት ዜሮ ዘጠኝ ሰባ ሁለት አለ አለ ሀያ ሶስት ሀያ ሶስት ዜሮ ዘጠኝ ሰባ ሁለት
ሀያ ሶስት ይቅርታ ይቆራረጣል።
ሀያ ሶስት ሀያ ሶስት ሁለት ጊዜ ሁለት ብለሽ ሰባ ሁለት ሀያ ሶስት ሀያ ሶስት
ዘጠና ሁለት መጨረሻው
እሺ በዚህ ቁጥር እኛ ጋር አልመጣም። በአማዝን ደውሎ ይጠይቋቸው። እሺ እ
ወደኛ withdraw ምንም እንደሌለን ያሳየን። እነሱ approve ሳያደርጉት ቀርተው ሊሆን ስለሚችል ይደውሉላቸው
ለማን
ለባሙሶች።
የስንት ቁ- ቁጥር ላይ ነው የምደውለው?
ዜሮ ዘጠኝ ሰባ አራት
ዜሮ ዘጠኝ ሰባ አራት ሰላሳ አራት
ሰላሳ አራት አርባ አራት አርባ አራት
ሰባ አራት ሰላሳ አራት አርባ አራት አርባ አራት አዎ እሺ እሺ